ይፈታል። ይሄ ልሳል ነው ሄሎ
ልርዳዎት?
ሄሎ
አይሰማዎትም?
ይስማኛል። እናት ባለፈው አ- ሪፖርት አድርጌ ነበር ቴሌግራም ላይ ማለት ነው። ብር ዊዝድረው አድርጌ እህ
እና እስካሁን ብር አልገባልኝም። ማለት እናንተ አታሪ ሜቢ የሳን- ያስ- የሳንቲፔይ የሆነ ችግር
እስቲ ማን ልበል የቴሌግራም ስሞትን?
ሀ መሀሚል ነው መሀ- ማለት የሳንቲ ችግር ሆነ ወይ ነገሩ
መዋፈላ እ እ
ተስተካከለሉት እንዴ?
አልተስተካከለም። ምንድነው ችግሩ?
አይ ዛሬ ይስተካከሉታል፣ ችግር የለው።
ትናንትናም ዛሬ ነበር እኮ እናት።
እንግዲህ ለምን አስተካከለ? እኔ ግን ያው የሚስተካከል ይስተካከላል ተብለ ነበር ዛሬ።
እስኪ ነገ እንትን በይሽ ሪፖርት አድርጊልኝ።
እሺ